ቀን Hello ጤና ይስጥልኝ ታድላ አምቡላንስ ሜሮን ነው የምንረዳዎት።
ጤና ይስጥልኝ።
ጤና ይስጥልኝ
ታድላ አምቡላንስ አዎ፣ ታድላ አምቡላንስ የሚደወል ሰው
እ ታድላ አምቡላንስ ሰው
እነ በቃ አያት ፕሮግራማችን በቴሌቪዥን እያየ ስለሆነ በጣም ጥሩ ነው። በጣም በጣም አያ ክፍያ አለው ወይስ እንዴት ነው?
አዎ፣ ክፍያ አለው ትራንስፖርት ክፍያ okay።
አለው።
በ- በኪሎ ሜትር ነው እንዴት ነው?
አዎ፣ በኪሎ ሜትር ነው የምናስከፍለው።
okay። አይ አሁን በቴሌቪዥን ፕሮግራማችን እያየሁ ስለሆነ ለማመስገንም ጭምር ነው። ቆንጆ ነው። በጣም ጥሩ ነው። በዚሁ ቀጥሉበት።
እሺ፣ እናመሰግናለን። ስለ ደወሉ እናመሰግናለን። service መጠቀም ሲፈልጉ ማንኛውም ሰዓት መደወል ይችላሉ።
እሺ እሺ እሺ።
መልካም ቀን።